መለወጥ ትችላለ፣ ማስዋብ ትችላለ፣ መቀየር ትችላለ፣ ነገርን ትችላለ፣ መለወጥ ትችላለ፣ ማስዋብ ትችላለ፣ መቀየር ትችላለ፣ ነገርን አንተ ፊት የቆየ እንዲሁ አይመለስ ፊት የተንበረከከ ባንተ ፊት ያነባ እንዲሁ አይመለስ ፊትን የፈለገ ባንተ ፊት የቆየ እንዲሁ አይመለስ ፊት የተንበረከከ ባንተ ፊት ያነባ እንዲሁ አይመለስ ፊትን የፈለገ ነስንሶ ራሱን አዋርዶ በተሰበረ ልብ እንባውን አፍስሶ የፈለገህ በትፊ ይቀበላል። ራሱን አትርፎ ለሌላም ይተርፋል። ምንም እንኳ ቢሆን ያለ ሕግ በንጉሥ ቀለበት ቢታወጅም አዋጅ በጸሎት የቆየ ባንተ ፊት በእንባ ታሪክ አስቀይሮ ይደርባል ካባ ሕዝቡን ይታደጋል ወገኑን ያድናል ታሪክ አስገልብቶ ከሞት ይመልሳል ጸጋን ተቀብሎ ለሌላ ይተርፋል። ቃል ኪዳን ስላለው ምድርን ይወርሳል። ሞገሴ ላለ ሞገስነ ለታመነብ ጋሻነ ክብሬነ ላለ ክብርነ ሞገሴ ላለ ሞገስነ ለታመነብ ጋሻነ አያፍርም አንተን የያዘ ሰው አይወድቅም የተደገፈ አያፍርም አንተን የታመነ አይወድቅም ፊትን የፈለገ አያፍርም አንተን የያዘ ሰው አይወድቅም የተደገፈ አያፍርም አንተን የታመነ አይወድቅም እጅን የለመደ
I would